ዛሬ አንድ ላይ ራሱም ሌላ ነው። ራሱ
hello hello አቤት።
መልሼ የደወልኩልዎት ከችብችብ።
እሺ ወይ እሺ በቃ ዛሬ ይመጣልዎታል። driver ሲደውል ያንሱላቸው።
እሺ እናቴ እሺ።
እሺ እሺ፣ መልካም ስንት ሰዓት ቀን ነው ይሁን።
የሚመጡ? ስራ ስለምገባ።
ሰዓቱን ሰዓቱን እንኳን አላወቅኩም።
እሺ እማዬ እሺ። በመጡ እሺ።
ሰዓት ይደውሉልኝ።
እሺ ይደውላሉ። እሺ እሺ እማ እሺ።
መልካም ቀን። እሺ እሺ መልካም ቀን።